ሄሎ
ሄሎ ዋሽንግተን የህክምና ማዕከል ነው የምንለው።
እባክዎ አምቡላንስ ፈልገን ነበረ ለ CT scan ጥቁር አንበሳ ምን CT scan ነበር መነሳት የፈለጋችሁት?
እ?
የ CT scan የምትነሱትን ነግራችሁኝ price ኡን ልንገራችሁ ወይንስ ዝም ብዬ አምቡላንስ ልላክላችሁ?
አምቡላንስ እንድትልኩልን ነው አምቡላንስ እሺ፣ አሁን በደወሉበት ስልክ ቁጥር መልሰው ይደውሉ።
አዎ ሲደርሱ ይደውሉልን እሺ፣ ግን ሲቲስካኑ ምንድን ነው የምትነሱት? ሲቲስካን እ?
የምትነሱት ሲቲስካን ምንድን ሲቲስካን ነው?
እንደመጡልን እኛ ዝግጁ ነን አባባሌ ገብቷል? እያልኩት ያለሁት የምትነሱት ሲቲስካን አይነት ምን አይነት ነው?
ዝግ ጠቅላላ መሰለኝ እንግዲህ ዶክተር ነው ያዘዘው
አይ እኛ ጋር መኖሩን check ላደርግሎት ነበር፣ ለዛ ነው።
አዎ እንግዲህ ወይ በቅረ- በአቅራቢያ ያለ ወይ ደግሞ ከዛው prescription አይተው ሊነግሩን የሚችሉ አካል ካለ እባክዎት ወደ ዘውደው ወደ ላይ ያበጠ ስላለ እሱ እንዲያዩ እንዲታይ ነው ጀርባ አካባቢ ነው
አይ ከፊት ለፊት ወዷ ከወዷ abdomen አካባቢ አዎ እሺ አለን በቃ እሺ መልሶ ይደውሉሎ- ይደውሉሎታል